ጤና ይስጥልኝ ሁሉ ስፖርት በኮብልር ነው።
አሁን ደውዬልሽ ነበር ቴሌ ብር ልኬልሽ ወደ እኔ እኮ አላካችሁም ብሩን ልኬላችሁ ነበር።
እሺ ቴሌግራም ወረፋ ስለበዛብን ይጠብቁ እንልክሎታለን። ማልስ- ማን ልበል እስኪ የቴሌግራም ስሞትን?
ኤፍሬም ስልክ ኤፍሬም አ
ኤፍሬም ኤፍሬም የሚለው
ኤፍሬም ስለሽ ዜሮ ዘጠኝ ሀያ ሀያ ዘጠኝ አግኝ- እሺ አግኝተነዋል።
እ check እያደረግን ነው ነው ወረፋዎች ሲደርስ እናስተላልፍና እ፣ እዛው ላይ እንጽ- እንልክሎታለን።
እሺ
እሺ